hello ጤና ይስጥልን። hello ይሰማሻል? ይሰማኛል። አይ የሆነ ጩኸት አለ መሰለኝ ከአንቺ ጋር። ምን አልሽ?
በደቂቃ አስራ አምስት ብር ስለሚቆጥር ደቂቃ አሀ።
እንዳሉት እርግጠኛ የሆኑ ቢያንስ ከሶስት መቶ እስከ አምስት መቶ ብር እና በፓኬጅ ደግሞ አዎ እ፣ ያው እ፣ አውቀዋለሁ። ጠዋት ደውዬ ነበር እና እ፣ ይደውልልሃል ተብሎ አልተደወለም። ለዛ ነው የምደውለው።
ስልክ መቶ ዋና እህ፣ እህ።
ስምንት ሙሉቀን ወንድሜን እባላለሁ።
ሙሉ ቀን case ኤ ኬ- አዎ፣ ሙሉቀን ወንድሜን እባላለሁ። ትናንትና case ኤን ነግሬ መልስ ዛሬ ተብሎ ነበርና ጠዋትም ደውዬ ነበር።
OK፣ ስንት ሰዓት ላይ ነው ትናንት የደወልከው?
እ፣ ጠዋት ሶስት ሰዓት ላይ ደውዬ ነበረ።
እሺ፣ እ፣ ከሀያ አራት ሰዓት እስከ አርባ ስምንት ሰዓት ውስጥ ነው ይደወላል ያለ መሰለኝ እና አዎ እጠይቃለሁ ምን ላይ እንደደረሰ
እህ።
ደውል።
በቃ እ፣ ልጠብቅ።
አዎ አዎ thank you እሺ፣ እሺ፣ thank you